ዳአለዶ hello፣
አቤት።
ሰላም ኤልሳቤት፣ እንዴት ዋልሽ?
እግዚአብሔር ይመስገን።
አለሁኝ እግዚአብሔር ይመስገን። ከ STEM ነበር የደወልኩልሽ። STEM for Kids ታስታወሽው?
አዎ
በአካል እመጣለሁ ብለሽን contact አድርገሽ ነበር እና አዎ እ ያለሽበትን ሁኔታ ልወቅ ብዬ ነው remind ላድርግሽ ብዬ ነው።
አዎ። ቆይ ባለቤቴ ጋር ተደዋውለንስ፣ ቆይ መልስ እነግርሻለሁ ስላለኝ ነው። እመጣለሁ።
ኦ እሺ፣ እሺ፣ እሺ፣ መልካም ቀን።
bye bye።